ዩኒቨርሲቲ ሰንበት ነኝ በኮምንደርዶ
የቀደሙ ልጅ ነኝ። ያው ላኬልሻለሁ ቴሌግራም ላይ ባልሽኝ እንትን
ማልበል ስሞትን
ኢብራሂም ያልኩሽ ስክሪንሹት አድርግና ላክልኝ ብለሽኝ ልኬልሽ ነበር።
እሺ መስመር ላይ ጠብቁና እንዴ ደንበኛችን ደንበኛችን መስመር ላይ አሉ።
አዎ፣
እሺ screenshot ኡ ደርሶናል። ጉዳዩ በተፈታ ጊዜ ደው- ደውለን የምናሳውቀው ይሆናል።
እሺ።
እሺ ደንበኛችን ሌላ የምረዳዎት ነገር አለ።
ምን አለ ብዙ ይቆያል፣ ብዙ ያቆያል።
በዚህ ጊዜ ማለት አንችልም፣ ግን ጉዳዩ በተፈታ ሰዓት ደውለን የምናሳውቀው ይሆናል።
እሺ፣
እሺ ደንበኛችን ስለደወሉልን እናመሰግናለን።
አመሰግናለሁ።
አገልግሎቱ ያለውትን ሀሳብ አስተያየት አሁን ከምትሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን።